ይህን ስፖርት ነው የምንወደው
እንጂ ያልተለቀቀ ጨዋታ ስለነበረ ቁጥሩ ኩፖኑን ልሰጥሽ ብዬ
ያልተ- ያልታረመ ነው ያልታረመ ነው
አዎ አልታረመም ማለት ይንገሩ ጨዋታ ይንገሩ
አርባ ሰባት ዜሮ ስምንት ዜሮ አምስት አርባ አንድ አንድ- አርባ አንድ ጊዜ አርባ እሺ።
ሰባት ዜሮ ስምንት እሺ ዜሮ አምስት እሺ አርባ አንድ ዜሮ ዜሮ
አርባ ሰባት ዜሮ ስምንት ዜሮ አምስት አርባ አንድ ዜሮ ዜሮ አዎ አስተላልፍ ይሉታል በኦንላይን ነው አይደለም እሺ በትኬት
አዎ በትኬት ነው እሺ አስተላልፍ ይሉታል
እሺ እሺ እሺ